ነው። ጤና ይስጥልን ቤተሰብ ቤት hello፣ ጤና ይስጥልን ቤተሰብ ቤት አብሮ ይስጥልን። ሰላም እግዚአብሔር ይመስገን። ምን ነበር?
cash record ልንገርሽ እና አንድ ጨዋታ ተራዝሞ ነበር
ኦ እሺ፣ ትነግረኛለህ? እሺ
ሀምሳ ዘጠኝ እሺ
ሰማንያ አምስት አስራ ሰባት
እሺ፣ አንዴ አንዴ ይቅርታ ትደግምልኛል?
አስራ ሁለት ሀምሳ ዘጠኝ ሀምሳ ዘጠኝ
ሰማንያ አምስት አስራ ሰባት አስራ ሰባት እሺ እንትን ብለዋል እኮ ሁል- ታርሞልሃል ሁሉም አንድ void አለው የኢስታንቡል ጨዋታ
እ ስንት ብር ነው? አራት መቶ አርባ ስምንት ብር እንየው እስኪ ስንት አለ ብር እሱ?
እንደገባ ስንት ብር እንደገባ እንየው። የአስራ ዘጠኝ ነው እንትኑ
እ
እሺ እንየው አንዴ
እሺ
ስፖርት ገብቷልሽ አራት መቶ አራት ብር
አስራ አራት አራት መቶ አራት ብር ገብቷል መቀበል ትችላለሽ።
እሺ እሺ አመሰግናለሁ።
እናመሰግናለን። እሺ።